ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ኖት?
አለን አለን የማቤት አለን። deposit አድርገው ነው?
deposit ሳረግ ከቴሌ ብር ነው የማደርገው እና አዎ።
እ፣ እዛ ላይ deposit አ፣ በ- ከቴሌ ብሩ ላይ ይቆርጣል።
እሺ አንዴ ዲፖዚት መቶ መቶ መቶ ብር ሁለቴ፣ አንድ ሺህ ብር አንዴ፣
ሀምሳ ሀምሳም ሀምሳ ሀምሳ ሁለቴ።
አዎ እኮ deposit message አለ አይደለ? ከቴሌ ብር የገባሉት
አይ አይገባም እኮ ከቴሌ ብር ይቆርጥና እንትን ይላል። ያው screenshot አላደርገውም እኔ
ሳይሆን message ይገባሉት የለ ቴሌ ብር ራሱ ይልክ የለ አይልክም አይልክም። እዛው ጋር ነው የሚቆርጠው። ከቴሌ ብር ሲቆርጥ
እኮ እሺ፣ message ይልካል። እሺ ግን እሺ፣ ወይ ደግሞ detail ኡ አለ አይደል? የ transaction ኡ history ላይ ምን- ምን- ይገባል። ቴሌ ብር ላይ ገብተው የ transaction history ውን ማየት ይችላሉ አይደለ?
እችላለሁ በቃ እችላለሁ።
እሱን ከፍተው እሱን screenshot ይላኩልን።
እሺ አሁን ልክልሻለሁ።
እሺ እሺ፣ እሺ እሺ እሺ